hello አቤት ሰላም ጤና ይስጥልኝ አብሮ ይስጥልኝ ተሾመ ግርማ አዎ ከዊ ፕላስ solution ድርጅት ነው የምደውልልህ እ?
ከዊ ፕላስ solution ድርጅት ነው የምደውልልህ አቤት እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጠናል
አ፣ ትላንት ደውለውልኝ ነበር okay ተደውሎለት ነበር እ okay እሺ ተመዝግበዋል
አ በፊት ነው የተመዘገብኩት እሺ በጣም ጥሩ
እሺ እሺ መልካም የስራ ቀን ይሆንልህ እሺ እሺ